Credit.
Wait, wait, wait, ጨምር እ የት ነው የሄድከው? ብራንች የትኛው ብራንች ነው የሄድከው?
ብራንች የለውም እኮ ሳቅ አንድ ነው። ሀያ ሁለት ነው ያለው። ሀያ አራት አካባቢ ነው ያለው።
እንዴ እዚህ ደግሞ
እኮ አሷም ልጅቷ ራሱ ሌላ ምግብ ቤት ነው መስድ መሰለኝ ደው ያዘዙት
እሺ፣ እሺ
ያው አሁን ከታዘዘ እኮ አይቆይም። ቶሎ ብታዙልኝ በየአይነት ስለሆነ ጨልፎ መስጠት ብቻ ነው። በዛው እሺ፣ እሺ ከደር ቆይ እደውልልሃለሁ። ሌላ ሬስቶራንት ሳይታዘዝ አይቀርም። ለዛ ነው
እሺ፣ አሳውቅሃለሁ። እሺ ለማንኛውም እሺ